ቆየ ሄለን ናት ተቋረጠ።
ቆየ
እ፣ ሩብ chicken በሰማንያ- በሀያ ሰባት ዘርፍ አዎ በሀያ ሰባት ዘጠና አንድ ሩብ ነው ሩብ ሩብ። እሺ ከዚህ በኋላ ስንት ደቂቃ አዝዣለሁ።
ይፈጃል?
አ ስንት ደቂቃ ይፈጃል?
እስቲ አንዴ check ላድርግልሽ። እኔ ሌላኛው ቦታ ነኝ ያለሁትና እሺ check አድርጊልኝ። ወይ በም- በየትኛው ስልክ ልደውል?
ቆይ፣ አይ እኔ ራሴ እነግርሻለሁ ደውዬ በዚህ እሺ እናት አስጠኝልኝ።
እሺ እሺ